Hello ደሞያችን ተቋረጠ።
እሺ አይ እሺ።
በቃ መስሎ እሺ እሺ። አይ ቅርብ ጊዜ ቀይረ ነው ነበር አሉኝ። አሁን ድጋሚ ቀይረው ነው?
እ፣ ቀይራ የቀየርነው ሰዓት ቀይራችሁታል እንዴ? አልቀየራችሁትም እኮ የመጀመሪያ አንዴ ብቻ እኮ ነው የመጀመሪያ ጊዜ የተስማማን ጊዜ ያለን እኮ ነው account ኡን አንተ ጋር አሀ ሌላ አልቀየሩም።
አ አንዴ ብቻ ነው የቀየሩት።
አ እ፣ አዎ።
መ- አልተስተካከልም ነበር።
አ የቢሮ ስልካቸውን ልስጥሽ ልስጥና ይደውሉላችሁ በዚህ ስልክ
እሺ account- ደንበኛችን፣ እሺ ይደውሉላችኋል ቢሮዎች እሺ መልካም